ጤና ይስጥልኝ። ጉዳይ ሀና እባላለሁ። ምርዳው እንዴት ነሽ?
እግዚአብሔር ይመስገን።
መጨረሻ ላይ post ያደረጋችሁትን ሰው አገኛችሁ?
ይቅርታ ምን አሉኝ?
general maintenance ምናምን ነበር አይቼ ነበር።
እሺ መለያ ቁጥሩን ይነግሩኛል?
እ ቴሌግራም ላይ ያየሁትን ነው።
አዎ
ቴሌግራም ላይ ያየሁትን መለያ ቁጥሩ መለያ ቁጥሩ ስንት ነበረ? እናልሽ የሚለው CBB ሰላሳ ዘጠኝ
CBB ስንት አሉኝ?
ሰላሳ ዘጠኝ
እሺ ስራውን መስራት ይችላሉ?
እኮ ቅድመ ሁኔታው እንድትነግሪኝ ብዬ ነው። እኔ መስራት እችላለሁ። ምንድን ነው የምልሽ?
እሺ ካርዱን የያዘችው ባልደረባዬ እንድትደውለው ታደርጋለሁ።
እሺ
ስለ ደወሉ እናመሰግናለን። መልካም ቀን።
እሺ